ሄሎ
ሄሎ ጤና ጤና ይስጥልኝ ቤተሰቤት
wow እንትን password ተሳስቶ message እንልክላለን በቴሌግራም እና በምንም ዝም አላችሁኝ።
okay password እንትን ብለና
አዎ አሁን ደውዬ እኮ ነበር።
okay shop ነው ወይስ user ነህ?
አይ user ነኝ በስልኬ እኮ ነው።
okay forgot password ብለው ሞክረዋል።
አድርጌዋለሁ ሁሉን ነገር እንትን ላክ አልከኝ እና ዘጋህ እኮ ደግሞ ምን ምን screenshot ቴሌግራም ላይ ላከ screenshot አድርግና አልከኝ።
ልካህል እዛ ላይ ላኩ ጻፍኩኝ ጻፍኩኝ ምንም አይደለም።
okay ስምህን አንዴ ስምህ ማን ነው? ዛል ማቲያስ ማቲያስ። እሺ በቃ አሁን ስልክ ቁጥር ነው መልስልሃለሁ።
እ?
አሁን መልስልሃለሁ። ማቴዎስ ነው ማቲያስ?
ማቲያስ እሺ ማቲያስ።
ስሙን ንገረኝ።
እሺ በቃ አሁን check እያደረኩልህ ነው። እሺ እሺ አድርግልኝ እባክህ።
እሺ እሺ